ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንለደው
ትናንትና የተላከ ነበረ ቴሌብር አልገባም።
ሌላ
ትናንትና የተላከ ነበረ ትናንትና ወዲያ የተላከ ነበረ በቴሌብር አልገባም እስካሁን።
ቴሌግራም ላይ ልከዋል።
አዎ
በየትኛው በዚህኛው ስልክ ነው የላኩት?
አዎ በዚህ ስልክ ነው። አዎ አዳነ አ- አዳነ ነው የሚለው ስሙ።
አይ በዚህኛው የለም። ሌላ ቴሌግራም የላኩበትን ስልክ ይንገሩኝ።
ቴሌግራም እንዴት ነው የሚላከው? በቴሌግራም መላክ የፈለግሽው
ምንድነው ጥያቄዎት?
ቴሌብር ነበረ የተላከው ብር አልገባም።
withdraw ነው አዎ ቴሌብር ነው። ወደ ቴሌብር ከቴሌብር የተላከሉትን message በቴሌግራም ይላኩልን።
እኔ አንድ ያዳምጪ እናት ወደ ከቴሌብር የተላከሉትን message በቴሌግራም ይላኩልን ደንበኛችን።
እሺ፣ ወ- ወ- ወደዚህ እንትን ነው ይሄ save አድርግ ነው የምልክልሽ።
ቁጥር የያዘኛ ነው ቴሌግራም
ቁጥር አዘ እሺ ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰባ ስምንት አንተ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ
ቴሌብር